ሲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት የምጡ መከራ መች ይታወሳታል ወልዳ በማቀፏም እናት ደስ ይላታል ተወልደው ተወልደው ሕፃናት ሲበዙ ለወላጆቻቸው ደስ ያሰኛል ብዙ ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ከልጆቻቸው ጋር ባልና ሚስቶቹ ይሆናል ጠንካራ ትዳራቸው ምቹ እቤቱ ይደሰታል አይወጣም ከመሸ አባት ልጆቹ ራስ ያሻሸ እንደው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ልጆች ቤት ካሉ ጭቅጭቅ ይርቃል ፍቅር ያብብና ትዳርም ይሞቃል መተዛዘን አለ እጅግ መዋደድ በትዳር መካከል ልጅም ሲወለድ ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ፍሬው ያማረ ዘር እንዲበዛለት አባት ደስ ይላል ልጅ ሲወለድለት ሽማግላቴ እያጠባ ጡጦ ልጅን ያጫውታል ጭኑ ላይ አስቀምጦ በጣም ተጠንቅቀው ፍርድ እንዳይነካቸው ሕፃናት ያድጋሉ በየእናቶቻቸው ፍሬው ያማረ ዘር እንዲህ በዛለት አባት ደስ ይለዋል ልጅ ሲወለድለት ፍሬው ያማረ ዘር እንዲህ በዛለት